ሰላም withdraw ስለው እኮ እንደ ማለት እንትን አይልም ከ account withdraw እያልኩ
ከ account withdraw ሳደርግ አያወጣም ነው።
አዎ ስንት ብር ነው?
ምንም በአስር ሺህ ሞከርኩት ምናምን እ?
በአስር ሺህ ሞከርኩት እንደ ነው
ምንድን ነው የሚልህ ስታደርገው?
እ?
የሚጽፍልህ ምንድን ነው? ምን ብሎ ይጽፍልሃል?
እ፣ not sufficient fund withdrawal ነው
not sufficient for ምን?
የሚለው non
Okay። እሺ፣ እስቲ screenshot አድርገህ አስረን- ትልክልናለህ ቴሌግራም ላይ
non sufficient fund for withdrawal ነው
ገባኛው። እስቲ screenshot አድርገውና እ።
የእኛ ቴሌግራማችን ላይ ላክልን እስቲ።
አሁን ላኩት እያነበብኩልህ ነው ተማም